ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ለመወዳደር ፈልጌ ነበር።
ምን ላይ ነው የሚወዳደሩት?
ሶስትን ጫኑ የሚለው ላይ ለመወዳደር ፈልጌ ነበር።
ምን የሚለው ላይ?
ሶስትን ጫኑ የሚለው ላይ።
ሶስትን ይጫኑ?
አዎ እኮ ሶስትን ይጫኑ ብሎ ለምንድን ነው የሚወዳደሩት? ለድንቅ ልጆች ለማስመዝገብ ነው? እጹብ ድንቅ ልጆች?
አዎ ለማስመዝገብ።
እሺ ማንን ነው ሚያ- ማስመዝገብ የፈለግከው?
አሚን አዳም
ስንት አመቱ ነው?
አምስት
እ እ አምስት አመቱ ነው።
አምስት አመቱ ነው?
አዎ እሺ ምን ምን ምን ምን ተሰጥኦ አለው?
እ ልዩ ውዝዋዜ፣
እሺ
እና ልጄ ሌላስ?
መዝናኛ ሄሎ
አቤት ይሰማል። ሌላስ ምን አለው? አሜን ማን ነው? አንተ ነህ ወይስ ሌላ ሰው ነው? እ እ